በሽት ቤት በቲ ነው የወለደው።
አረ ብር አልገባልኝም እስካሁን ድረስ።
መች ነበር ወስዶ ያረካው? ብለው
ከሁለት ቀን በፊት ነበር ያልኩት።
ይሄ ነው የበሽት ቤት ስልክ።
አዎ
ስንት ብር ነው?
ሶስት መቶ ብር
አንዴ ጠብቀኝ። እሺ ለታባ አሳውቄልሃለሁ። እሺ ቅድም አሁን ይገባልሃል። ትንሽ ስለሚዘገይ ነው።
መቼ ይኸው ሁለት ቀን ሆኖታል እኮ እስካሁን ድረስ ይገ- ይገባልሃል። ችግር የለውም።
አረ ችግር አለው እኔ ጋር እም፣ አዎ ልክ ነህ፣ ግን አይቀርም ልልህ ፈልጌ ነው። ዛሬ ይገባልሃል። አሳውቀናል already እና ለዛ ነው።
ወይ ጉድ ሀምሳ ብር እሺ ሀምሳ ብር ይቅርታ በጣም ምን አልከኝ?
የሆነ ሀምሳ ብር በፊውቸር ማለት ነው ፊውቸር በቮቸር ቴሌግራም ላይ ሀይ በለኝና ወደ ቤስት ቤት እንዴት እንደምትመልሰው አሳይሃለሁ። እሺ
በዚህኛ ቁጥር ነው በዜሮ
ዜሮ ሶስት አርባ አራት ሰላሳ ሰባት አዎ እዛ ላይ ላክልኝ፣ አስተካክልልሃለሁ። እሺ እሺ፣ መልካም ቀን።
ሌላ ቁጥር ነው እሺ ግን ቴሌግራሙ ችግር የለውም። እሺ ንገረኝ።